Hello አቤት ሰላም ጤና ይስጥልኝ ሰላም ያለው የቆዳ ሐኪም መቼ ነው የሚገባው? እናቴ check ለማድረግ ነው።
ማክሰኞና ሐሙስ ነው የሚገቡት።
ስለዚህ ነገ አሉ ነገ አሉ ከአስራ አንድ ሰዓት ጀምሮ።
ከአስራ አንድ ሰዓት ከሰዓት በኋላ አዎ አዎ Okay፣ ዛሬ የሉም።
ዛሬ የሉም።
እሺ እናቴ በቃ ምን ማድረግ እችላለሁ? አሁን በስልክ ቀጠሮ ማስያዝ እችላለሁ?
አይ መምጣት ነው የምችሉት ቀጥታ።
እሺ በቃ ነገ። እሺ እሺ፣ እሺ፣ እሺ፣ ቴንክ ዩ